ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቪ
አይዋ እንትን እየተቆረጠብኝ subscribe ልኝ እባክሽ።
የቴሌቪን ደንበኛ ሲሆኑ በየቀኑ ጡት ይገባሉታ።
ነበርኩ ግን ወጥ- stop ብዬ ወጥቻለሁ።
አቋርጠውታል።
አቋርጬዋለሁ። አሁን እስቲ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ ይላል።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ኮከብ ዘጠኝ ሰማንያ አምስት እሺ አዎ። እሺ ዘጠኝ ሰማንያ እሺ